እጅግ አሰቀቀኝ ቦግ ብሎ ቢጠፋ ያ የፍቅር ጽዋ ቃል የገባንበት አዘንኩኝ ሲሰበር ጠግበን ሳንጠጣበት እውነት ምር ሆኖ ሌላ ካገባህ ሄርሜላ